hello
ሌላ ሰላም ጤና ይስጥልኝ።
ነገሮች ላይ ሰላም ነው እግዚአብሔር ይመስገን አለ ይመስገን። ድሬዳዋ stand-up comedy እሸቱ ያቀርባል።
አለው።
መቼና ነገ ቦታው አስራ ሁለት ሰዓት
ቦታ VIP ከሆነ አምስት መቶ ነው። መደበኛ ሶስት መቶ ነው። ተማሪ ደግሞ ከሆናችሁ ሁለት መቶ ብር ነው መግቢያው።
ቦታ ቤት ነው።
ኮንጎ ሜዳ
ኮንጎ ሜዳ አዎ፣
አዳራሽ አለ እዛ ወይስ ምን እንትን ላይ ነው?
ኮንጎ ጫካ አዎ፣ ስፖርት ስፖርት ማዕከሎች ኮሚሽን ማለት ነው።
አዎ አዎ ቦታ የወጣት ስፖርት እዚ- ኮሚሽን እዛ ነው። ስንት ሰዓት ላይ?
አስራ አንድ ሰዓት ላይ አስራ አንድ ሰዓት አዎ።
ቲኬቱን የት ነው ማግኘት የሚቻለው?
እኔ መግዛት ይችላሉ። የዕለት ዕለትም ነገ ይቻላል። ቦታ ሊያዝለው
አ፣ እዛው መገኘት ይቻላል እዛው ጋር።
ይቻላል። አዎ።
እሺ አመሰግናለሁ።
እሺ መልካም ቀን። እኛም እናመሰግናለን።
እሺ